ጤና ይስጥልኝ ራንግ አቤት አሎ አሎ ይስጥልኝ ራንግ አለን እግዚአብሔር ይመስገን። ይቅርታ ስልኩን ደውዬ እ የት ነበረ አድራሻው?
ለቡ
ለቡ
ለቡ ነው ወሎ ሰፈር ነው የፈለጉት። ራንግ የቆዳ ለ- ክሊኒክ ጋር ነው የደወሉት።
አ የቆዳ ክሊኒክ ራንክ። አሁን ቲክቶክ ላይ ቪዲዮ አይቼ ነው የደወልኩት።
እሺ፣ ለቡ ቫርኔሮ ፊት ለፊት ወይም ጋራማር ሌላ?
ሱፐር ማርኬት ፊት ለፊት ሳቤ ስፕሪንግ ሶስተኛ ፎቅ እና ወሎ ሰፈር ወሎ ሰፈር አለ ወሎ ሰፈር አዎ፣ ትኬ ህንጻ የቄራ ታክሲ መያዣ ጋር አ፣ ትኬ ህንጻ ሶስተኛ ፎቅ እኔ ያለሁት እ፣ ቦሌ መድኃኒዓለም ነው እና ኮም ይቀርባል ይቀርባል። ወሎ ሰፈር ይቀርባል።
ስለዚህ ወሎ ሰፈር ይቀርበኛል።
ወሎ ሰፈር አይ- ትኬ ህንጻ የቄራ ታክሲ መያዣ ጋር አደባባዩ ጋር አደባባዩን ዙረት እሺ የቄራ ትኬ እንትን- ህንጻ ሶስተኛ ፎቅ ምን አሁን ያየሁት ቪዲዮ ጠባሳ እንትን ንቅሳት ሲያጠፋ ነበር እና አዎ ወሎ ሰፈር ጠባሳ።
ነው። አዎ ስለዚህ እዛ መጥቼ ልታይ ማለት ነው።
ያው ማሽን ስላለ እዛ ነው የሚ- የወሎ ንቅሳት ማጥፊያ ወሎ ሰፈር ነው ያለ። ስልክ ልስጥክና በቀጠሮ እሺ።
ከሆነ ትደውልላቸዋለህ። የወሎ ሰፈር ስልክ ልስጥክ
እሺ ዜ- ስልክ- ዜሮ ስልክ- እሺ ዜሮ ዜሮ ዘጠኝ ዘጠኝ አርባ ሶስት
እሺ ሀምሳ ሀምሳ ሀምሳ ሶስት የሀምሳ ሀምሳ እሺ እሺ አመሰግናለሁ እናቴ።
እሺ